ደርሰሻል አትበይኝ ማማ ይህን ቃል ካፍሽ እንዳልሰማ ገና ነኝ አልቆምኩም እንደሰው ባንቺ ነው የምተነፍሰው ያላንቺ ነፍስ የለኝምና አርግዢኝ እናቴ እንደገና ያሰላሙ የዘጠኝ ወር ቤቴ ናፍቆኛል መልሽኝ እናቴ ሲያበቁስ ሲሞቅ ሰውነቴ አትወድም ያማታልና